ጤና ይስጥልን በሽት ባይ ቤቲ ነኝ የምልርዳው
ጀንበር ነው የሚሉት። አይ አሁን እያስተካከሉልን ነው፣ ግን ካሸር ቱና ካሸር ዋን የተቀያየረ ነው ዝም ብሎ እንዳያደክማት ብዬ ነው።
ምን እያለኝ ነው?
እያስተካከለችልኝ ነው እያስተካከለችልኝ ያለሽ አንቺ ነሽ። ጀንበር አንድ ይቅርታ፣ ይኸው ላስተላልፍልን ነው። እሺ ጀምር።
አይ ላፍሮ ልንገራት ብዬ ነው።
እሺ እሺ
ሌላው
ሄሎ የተላከለት አይደል?
አሁን ምሰሉ የለም ካሸር
አዎ፣ ቆይ ሊንኩን ያስገባው የትኛውን ነው አንተ?
ያው እሱማ ልክ ነኝ።
አሁን የተላከልክ አለ?
አዎ እሱ
አሁን እንደሱ ነው። አሁን በቃ እሺ፣ አዲስ አበባ በሁለ- እሺ። አዎ ቆይ አሁን አንዴ ጠብቀኝ። እሺ ሊንኩን ልክ አልነበረም መጀመሪያ የከፈታችሁት።
እኮ ሪትል ቱ ነው የምትለው አሁን ሁለቱን አስገቢ። ካሽ- እ?
ቆይ እሺ፣ እሺ አንዴ ቆይ ጠብቀኝ። አሁን
ስደትኝ ስላየውሽ ነው።
ያው አዎ፣ ገብቶልሃል።
እንደ- አዎ፣ እንደዚህ ነው እኛም የመጣልን። አሁን እዚህ ጋር ሞልተን ገባን፣ ግን ውስጥ ላይ ጠይቀናል።
እሺ ልክላችኋለሁ አሁን reset ያደረኩትን password ችግር የለም